በልቼ ጠግቤም እግዚአብሔርን አመሰግናለሁ። ምሕረቱንና እጆቹ የሰሩትን መቼ ረሳለሁ? ልቤ ከፍ ከፍ ሲልና ሲሳይ ያደላልኝ ሲመስለኝ ትሁት ሆኜ እንዴት መቆም እንዳለብኝ አስተምረኛል። ሁልጊዜ በጌታ ደስ ይበላችሁ፣ ሳታቋርጡ ተልዩ። በዘመናችሁ ሁሉ አመስግኑ፣ በችግርም ሆነ በጥጋቡ ክርስቶስ ባንተ ሙሉ ነኝ፣ አንተ የማንነቴ ብርታት ነህ። ባገኝም ባጣም ላንተ ዘላለም ክብር ይሁንልህ። አቤቱ ንጹሕ ልብን ፍጠርልኝ፣ መንፈስህን በውስጤ አድስልኝ። የማዳንን ደስታ መልስልኝ፣ ከአፌ ጥፋት አድነኝ። ነፍሴ በማለዳ ፈለግን ተካኝ ዓለም ተላልፋ እንዳትጥለኝ ቃል ደስታዬ መገኘት ሐሴት ይሁኑልኝ ባል ሁልጊዜ በጌታ ደስ ይበላችሁ ሳታቋርጡ ተልዩ በዘመናችሁ ሁሉ አመስግኑ በችግርም ሆነ በትጋቡ ቅዱስ መንገድን ለመማር ልቤን በዙፋን ፊት አርዳለሁ። አንተ የዘላለም ጌታ ነህና ምስጋናን በአክብሮት አቀርባለሁ።
በመንገዴ ምንም ቢያጋጥመኝ መረጋጋትን ተምሬያለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ስደክምም ሆነ ስበረታ እጅ ነፍሴን ይደግፋል። አንተ ብቻህን ታማኝ ነህና ፍቅር ሙሉ ያደርገኛል። በጌታ ፊት ራሳችሁን አወርዱ፣ ከፍ ከፍ እንድትሉ ጌታ ለተሰበረ ልብ ቅርብ ነው። አያልቅም ምሕረትዋ
ሀብት እንደ ዘበት ሲሸሽ ሲረሱ ሕልሞች አዳኜና ንጉሠ ነህ ብላ ነፍሴ ዘመለች። ሁልጊዜ በጌታ ደስ ይበላችሁ ሳታቋርጡ ተልዩ በዘመናችሁ ሁሉ አመስግኑ በችግርም ሆነ በትጋውባ በሌሊትና በቀን ነቃል ብርሃኔ ሆኖ ይኖራል። አንተ እድል ፈንታዬ ሀብቴና ዝማሬዬ ሆነሃል።
ባገኝም ባጣም ጌታ ሆይ ያንተ ነው።
ባገኝም አታም ጌታ ሆይ Mm.
ያ